hello ወይዬማ እ ይቅርታ መልሼ ደወልኩልዎት።
እሺ አዎ በስህተት ሌላ location ላይ ስለሄደ ነው እና ነገ መቀበል ይችላሉ? ነገ ቢመጣሉ?
ኧረ ተው ኧረ ተው ኧረ ተው ኧረ ተው በጣም ይቅርታ። ለነገ ጭራሽ- በጠዋት እንላከልዎት።
ጭራሽ ነገ
አዎ ለነገ ነው እንግዲህ መውጣት የሚችለው ዛሬ እንኳን እ፣ አይደርስዎትም።
ምን ይደረጋል? እሺ እንግዲህ እሺ የእዛው ካሳንችስ ነው አይደል ያሉኝ?
አ location በቃ እሺ ለነገ ይመጣልዎታል። ይቅርታ በጣም እሺ እሺ እሺ እሺ መልካም ቀን።
እሺ